ነገር ተቻኩዬ ሹክ ያሉኝ ነው ብዬ ላስከፋች ለማን ብዬ ዝም ከምል ብዬ ብናገር ተቻኩዬ ሹክ ያሉኝ ነው ብዬ ላስከፋች ለማን ብዬ ህልማየ ውዴ እርሜን ብተኛ እንቅልፍ ነስቶኝ ይሰሞነኛ ስማጠን ይሳይ ስትይን ችላ እምባ ባጀበው በሳቅሽ ጥላ እምባ ባጀበው በሳቅሽ ጥላ ምልም በይልኝ ፍቅሬ ጠዋቴ በሞቴ በሞቴ ልጅነቴ አላስቀይምሽም እኔስ ባንደበቴ በሞቴ በሞቴ ማል ባንደበቴ እውነት እንዳይመስለኝ ሄደሽ አትቆይ አትቆይ አትቆይ ሄደሽ አትቆይ ለንስፍስፉ ልቤ ቶሎ ቶሎ ነይ በይነይ በይነይ ቶሎ ቶሎ ነይ ዝም ዝም ይሻላል ዝም አጥቼሽ ከምቆዝም ባምንሽም ባላምንሽም በማንም አልተካሽም ገና ነው ገና ገና ለአዲስ መስኖር ኩላ አኮረፍሽ ከፋሽ ብዬ ላባብልሽ ነይ ውድዬ ላባብልሽ ነይ ውድዬ ላባብልሽ ነይ ውድዬ ዝም ከምል ብዬ ብናገር ተቻኩዬ ሹክ ያሉኝ ነው ብዬ ላስከፋች ለማን ብዬ ዝም ከምል ብዬ ብናገር ተቻኩዬ ሹክ ያሉኝ ነው ብዬ ላስከፋች ለማን ብዬ አዲስ አይደለም ሆዴ ለምደሃል ከድነሃብ ስለው ቢፈጅህም ቻል መቼም አይሞላም ቢሰማ ጆሮ ላይኔ ተዋፌ ም፣ አትቸኩል ቶሎ ላይኔ ተዋፌ ም፣ አትቸኩል ቶሎ ማመንም መታመን ለራስ ሲሉ እኮ ነው ለራስ ነው ለራስ ነው መታመን ለራስ ነው ለወደዱት መኖር እንዴት መታደል ነው ደስታ ነው ደስታ ነው ምንኛ ደስታ ነው በዋዛ እንደው አይቆም ፍቅሮ ዝቆ ነው ወንዝ ነው ወንዝ ነው ፍቅር ወንዝ እኮ ነው ሁሉን የሚይዘው ባህሩ ልብ ነው ልብ ነው ልብ ነው ባህሩ ልብ ነው ዝም ዝም ይሻላል ዝም አጥቼሽ ከምቆዝም ባምንሽም ባላምንሽም በማንም አልተካሽም ገና ነው ገና ገና ለአንቺ ስም መስኖር ሁላ አኮረፍሽ ከፋሽ ብዬ